ሄሎ ሄሎ አቤት።
ሰላም ከችብችብ ነበር ምደውልልዎት።
እሺ እሺ።
ይቅርታ ችብችብ እየተጠቀሙ ነው አሁን?
ሞክሬ ነበረ አንድ ሰሞን የተወሰነ ትንሽ ግራ ገፍቶኝ ነበረ ስጠቀም። በኋላ ላይ ያው ከዛ አዎ፣ አንድ ጊዜ fail ያደርግብዎታል እና system ኡ እያስቸገሮት ነው ወይስ ሰው እያጡ ነው?
no አይ፣ ኦፕሬሽኑንም እንዴት እንደሆነ በደንብ መጀመሪያ አልተረዳውም ነበረ Okay፣ እና ሲስተሙ ሲስተሙ ትንሽ እንትን user friendly አይደለም፣ ትንሽ ግራ አዎ።
ይገባል ለሚጀምር ሰው መጀመሪያ አዎ አ- ልክ ነው።
አ- ብዙ ሰው እኔ ቶሎ እንትን አለ፣ ግን በኋላ ተረድቻለሁ እንዴት እንደሚሰራ እስካሁን ተረዱ?
አሁን ተረድቻለሁ። ያው እሺ፣ እንግዲህ ስለዚህ ቆንጆ እንትን ነው።
እላለሁ። አዎ ቆንጆ ነው፣ አሪፍ ነው። ያው እንትን እላለሁ ፕሮግራም እንትን ብዬ እህ፣ እሺ እናመሰግናለን። check ለማድረግ ፈልገን ነው ይሄንን።
Thank you። ባለፈው refund አድርጋችሁልኝ ነበረ እና ወዴት እንደገባ exactly ወደ ቴሌብር ነው የሚ- የተመለሰው ወይም አዎ በቴሌ ብር ነው የሚመለሰው።
እ፣ በከፈልኩበት እ፣ እንትን platform ማለት ነው።
አዎ በቴሌብር አዎ ከሆነ በከፈ- በቴሌብር በፈለ- በከፈሉበት ስልክ ቁጥር ነው የሚመለስለው።
እሺ፣ thank you።
እሺ አመሰግናለሁ።
እሺ እናመሰግናለን። እሺ።